የበቤት ነባር ተረፍ ሶርቃቡ እርሾ ዲዮፕራቡ አገዳ ሰበር አሞራ ሄረቢ ፋቂ እንቢ እንቢ ራባ የአገር ስም አባ አባ ወደ አባ ወደ ክሪስቲሎቤ እንቁ መጽብብ ጭንቅ ምኩራብ አዳራሽ ሶርብ ማድጋ ሱጣብ ወስከንቢያ ቀርብ ቅንድብ ተሜርጋብ እንቁ ኢዮባብ ፀሐይ ደቡብ ገጠር ድብ የጅብ ግልገል ገይቦ የወርቅ አብሻት መራግቦ ደራግቦ የገበሬ አለቃ ስህቦ የእበት ትል ክቦ ኩበት